hello ሰላም ጤና ይስጥልኝ ድር ገበያ
ከድር ገበያ እቃ ከታዘዘ በኋላ እንዴት ነው የሚደርሰኝ?
ምን አልከኝ?
ከድር ገበያ ላይ እቃ እሺ ከ- እንዴት ነው ግዢ መፈጸምም ወደዚህም እቃ እንዲደርሰኝ ማድረግ የምችለው?
አዲስ አበባ ነው ክፍለ ሀገር ነው። ክፍለ ሀገር ክፍለ ሀገር ክፍለ ሀገር የት ነው ያለኸው?
ደሴ።
ደሴ ነው ያለኸው?
እም።
ስልሳ ሁለት ሀምሳ አንድ ላይ በትክክል የፈለግከውን ወይም ደግሞ order ማድረግ የፈለግከውን እቃ ኮድ okay ስልሳ ሁለት ሀምሳ አንድ ላይ ላክና እኛ ደውለን ድጋሜ እናውራሃለን።
okay sample- እንደዛ ነው የሚቻለው። እም።
ምን አልከኝ?
sample ገብቶኛል። አይ እቃው እንዴት ነው የሚደርሰኝ የሚለውንና እንዴት ሚደርሰው ነው በዚህ እስክፍያ በኩል ነው።
እና ስለ ታማኝ- ስለ ታማኝነቱ
በአባቴ ላስረዳ። ከአዲስ አበባ ውጭ ከሆንክ የምንልከው በኢትዮጵያ ፖስታ ቤት በኩል ነው። አዲስ አበባ okay።
ከሆንክ ደግሞ በሞተረኛ ያለበት ድረስ ይመጣል።
okay እኮ እዚህ ጋር ከሆነ ክፍያም ከእናንተ ነው የሚሆነው አይደለ? የፖስታ ቤት ክፍያዎች አዎ፣ ካላችሁ ነው የሚሆነው።
በነፃ ነው።
ኦኬ እና ደግሞ ታማኝነት ሱማዬ
ታማኝነቱ ማለት- እ፣ አዎ ይገባኛል፣ ግን እሺ፣ እሺ፣ አዳምጥ።
እ፣ አንዴ መልሼ ደውዬ ላውራህ። በሰማይ ይሄ ቀጥታ የመስመር ስልክ ስለሆነ ለበለጠ ኢንፎርሜሽን ሌሎች ካስተመሮች መስመር ላይ የጠበቁኝ ስለሆነ መጨረሻው ስልሳ ሁለት ሀምሳ አንድ ስልክ ድጋሜ ደውዬ አውራሃለሁ። ደውልልሃለሁ ሞር